hello ማሜ እንዴት ነህ?
ሰላም ነህ?
ሰላም ነው አለሁ አለሁ።
በሳህ እንዴ?
ምንም አይልም። መጣሁ አሁን ገባሁ።
ሀቢብ ገባ?
እም።
አይ አሪፍ። እኔ እኮ ትናንት አሞ ሲሆን ልጠይቅህ ብዬ ነው።
ሞኝ ነበርና ጉንፋን መስሎኝ ነበር። አሁን በቃ ወደ ታይፎይድ አደገ።
አሀ ተመረመርክ እንዴ?
አልተመረመርኩም። አውቃለሁ በቃ ምልክቱ ምናምን ሁሉን ስለሚያውቅ እ ታይፎይድ እንደሆነ አረጋገጥኩኝ። መድኃኒቱን ወስዳለሁ።
ማ ተከታተልሽ።
አልወጣም እንዴ?
ዛሬ አልመጣሁም እባክህ።
በሰላም ነው?
አዎ የነገን ላካክስላቸው ብዬ ዛሬ
ጥሩ ነው።
አይሻልም?
እ ነገ ስለምን ወደዛ ስለምንሄድ እ
ዛሬ ከበር ላድርግላቸው።
እ አሪፍ ነው። አልወጣህም አይደል?
አልመጣሁም። አሁን okay ልክ ነህ። በቃ ጥሩ ነው። እሺ በርታ። እሺ እሺ አይዞሽ። ቻው። እሺ።
አማን